ተባልክ።
ሰላም እግዚአብሔር ይመስገን። ከ WePlus Solution ነው የደር- የደወልኩት። WePlus እ?
ድርጅት ምን አልሽኝ?
WePlus Okay እሺ
App develop አድርጓል እና ድርጅቱ በቅርቡ አ፣ እዛ app ላይ እናንተ በነፃ እንድትመዘገቡ ነበረ። በን- የእናንተ store አላችሁ? store አላችሁ?
እኛ store ላይ በ physical store ነው ወይስ አ አ
Physical የለንም?
እ፣ ዝም ብላችሁ ነው የምትገበያዩት app ላይ?
አዎ፣ ኦንላይን ነው።
እሺ እዛ ላይ እ፣ መገበያየት እንድትችሉ እ፣ የፈጠረው ነው እንደ Jiji አይነት ማለት ነው።
እሺ እና ፈቃደኛ ሆናችሁ እዛ ላይ እንድትመዘገቡ ነበር። Delivery ም ከፈለገ እኛም እናደርሳለን። Delivery አለ።
Delivery ው ማለት ከ- ከፍለን ነው አይደል?
አይ በነፃ ነው። ከእናንተ የምንወስደው የለም። አዎ
መልካም። Application ኡ ምንድን ነው ስሙ?
B Plus Solution Store የሚል
V Plus Solution Store። እሺ We Plus
እ We ነው እንዴ?
We ነው። አዎ እሺ፣ በቃ Play Store ላይ አገኘዋለሁ።
አዎ አውርደኸው እዛ ላይ መመዝገብ ነው።
እሺ በቃ መ- ደውዬ መጠየቅ እችላለሁ ያልገባኝ ነገር ካለ።
አዎ ትችላለህ።
መልካም እሺ።
እሺ አመሰግናለሁ።